Hello
hello ሰላም ነው?
ሰላም ነው። እንዴት ነህ? హలో
ከውጫሌ ጅጅጋ የስምንት ሰዓት አለ ትኬት።
ወጫላ
አዎ፣ ውጫሌ ጅጅጋ
ችችበ
አዎ፣ ጅጅጋ ነው። ከ- ጅጅጋ ነው። አሁን እዚህ ያለሁት ውጫሌ ነኝ።